አቤት እኑ
አቤት ቢሮ ነሽ እንዴ?
ቢሮ አይደለም እንትና መጣለች እንዴ? ካባ
ከባድ መጣችም ዛሬ ሪሴፕሽን ነኝ እም?
ሪሴፕሽን ነኝ ምን ልርዳሽ ሌላ መጣሁኝ። እዛ ነሽ?
አዎ መጣሁ አንዴ ጠብቂ።
እ ወረድ ብለሽ ወደ ታች አ- አብሮት ጋር ምን አለ እዛ?
እዛ ጋር የሆነ ዕቃ እያየሁ በቃ ስትዳር ስትዳርሽ ምትወራግልኝ በሩ ጋር እሺ፣ አ እሺ።